ችፕችፕ
ጤና
hello ጤና ይስጥልኝ። ሰላም ነው? አዲስ አለም እባላለሁ።
እሺ የሆነ strawberry ነበረኝ strawberry ና apple ነበረኝና እ apple ኡን አላመጡም። አሁን strawberry ብቻ ነው ያመጡልኝ።
apple ኡ አልመጣም።
አልመጣም፣ የለም፣ አልታዘዝንም አሉኝ። የሆነ ወንድ ጋር ደውሎ አናገራቸው ሹፌሩ። እኔ አዎ።
የተላከልኝ strawberry ብቻ ነው አሉኝ።
okay እሺ። ስለዚህ ለነገ ላስተላልፍሎት፣ ነገ መቀበል ይችላሉ apple ኡ።
እችላለሁ እችላለሁ።
እሺ ነገ እንልካለን። የት ነበር location ኡ?
ስድስት ኪሎ ቴሌ
እሺ በቃ ነገ እንልካለን። ይቅርታ በጣም እሺ፣ በቃ እሺ።
ሰባት ነው ደግሞ ሰባት እሺ
አዎ እንትን መልሰው በእንትን ፕሮዳክት እ።
ኳሊቲ እ።
በፕሮዳክት ኳሊቲ ተመረቃ ነው አይደለ?
አዎ አዎ አዎ አንድ ነበረ እኮ አዎ።
ከስትሮበሪ ጋር እንዴት እንደተላላቀም አንድ ላይ ላካ እኮ አፕሉ ያን ነገር ሲንጦ አፕሉ ስንት ፍሬ ነበር ስድስት የመለሱ? ስድስት ፍሬ አፕሉ ሰባት መልሰው አ- አፕሉ ሰባት ስትሮበሪ ስድስት
አፕሉ ሰባት ነው።
ሰባት ፍሬ በፍሬ ማለት ስትሮበሪ ነው።
ሙሉ ነው አይደል የመለሱት?
አዎ ሙሉ አዎ ገባኝ። በቃ እሺ apple ነገ ሰባት እንልካለን።
ነበረ ሰባት ፍሬ።
አተላከልኝ ማለት ነው።
እሺ እሺ ነገ እንልካለን።
እ? እሺ እሺ እሺ እሺ እናመሰግናለን።